Hello ሰላም ጤና ይስጥልኝ።
እንዴት አደርሽ?
እግዚአብሔር ይመስገን ሰላም ነው።
አለሁ እግዚአብሔር ይመስገን። Confirmation ነበረ እሺ ንገረኝ።
ዜሮ ዘጠኝ አስራ አንድ ሀምሳ
ዜሮ ዘጠኝ አስራ አንድ ሀምሳ እሺ ሰማንያ አምስት አስር
በቃ ቼክ አደርግልሃለሁ። እሺ
እሺ ጥሩ